ይስጥልኝ።
በእናትህ- ቤት ሄሎ የቤት ሄሎ?
ልጅ ነህ አይደል? ሄሎ አዎ፣ ቤት ቤት ነው። አቤት እማ ብር ትሰጥብኛል።
ብር።
ትናንትና ውስጥ አዎ ትናንትና ውስጥ ድረስ ሲያረ እሺ፣ ም- ቁጥር ተሳስተህ ነው አዎ ቁጥር ሳያር እ፣ ለመውጣት እ፣ ሲፈልግ ማለት ነው እሺ፣ ሌላ ቦታ ገባች እና በእንድግ እያለች ነው
እስኪ አንዴ ቤት ቤት ቁጥርህን ንገረኝና ሼክ ላድርግልህ።
ምን ምን እ፣ ቁጥሩ ብል- የቤት ቤት አካውንት የከፈትኩት የቤት ልጅ ቁጥር አለ አካውንት እ፣ አይደል?
አዎ ዜሮ ስልሳ ስድስት ሰላሳ ስድስት እ፣ ስልሳ ሶስት ስልሳ ሶስት አስራ አንድ ስልሳ አንድ አስራ አንድ ስልሳ አንድ አዎ ደግሞ ቀንሽ አንዴ
እሺ በእንድግ አለች
እሺ፣ ልልህና እሺ እሺ፣ መቼ ነበረ?
ትናንትና ራሱ ሸማኝ ትናንት- ትናንትና ማታ ብዙ ድሮ ነው አይደለ?
አውት ድረው እሺ፣ ስንት ብር ነው?
አምስት አምስት መቶ አዎ አዎ እሺ፣ ለሳንቲሞች ኢንፎርም አድርግልሃለሁ። እሺ፣ ፕሮሰስ ላይ ስለሆነ እ፣ እ፣ ለሳንቲሞች ኢንፎርም አድርግልሃለሁ።
እሺ በብዙ አየህ ስለደወልክ እናመሰግናለን።
ናንተ ላይ እሺ